Good evening capital smart touch screen ከምን assist you?
በስፓርክ ስልክ ትወስጂኝ እናቴ አንድ ሁላችሁ ነው ምን አለኝ?
ስፓ ጋር ትወስጂኛለሽ
እሺ አሁን ደውላችሁ እንዲህ ነበረ ስፓ አንድ ዛ ኮንፈርም ማሳጅ
እሺ እሺ አንዴ ጠብቁኝ። hello አቤት አቤት ይቅርታ ስልካቸው busy ነው። ስልኮትን ይንገሩኝ እና እንዲደውልሎት ልንገራቸው።
ይኸውልሽ አንድ ሰዓት ነበር book ያደረኩት እሺ ዜሮ ዘጠኝ አስራ አንድ አስራ አንድ አስራ ስምንት ዜሮ ስድስት አርባ ሰባት
አስራ ስምንት ዜሮ ስድስት አርባ ሰባት እሺ እነግርሎታለሁ።